Hello?
Hello, Ati?
fayyaa jirtan? Nagaa jirtani?
በአማርኛ ማውራት ይችላሉ?
አዎ፣ አማርኛ እችላለሁ። ሰላም ናችሁ ወይ?
እግዚአብሔር ይመስገን።
እንዴት ነው Donkey የተከበሩ?
Tube ነው። ምን ልርዳዎት?
እ፣ ይህ ስልክ አጋጣሚ ከእንትን አግኝተን ነበር። ከአካባቢያችሁ የሚገኝ ተጫዋች አንድ ስም ጥሩትና የአገር ተሸ ማን ነው የእንትን ተሸላሚ ትሆናላችሁ የሚባል hello እ- እ፣ እጹብ ድንቅ ልጅ ለመጠቆም ነው። ህጻናት ልጆችን ለመጠቆም ህጻናት ልጆችን ለመጠቆም ትንንሽ ከም- ስንት ዓመት በታች ናቸው?
እ፣ አምስት ዓመት እና ከዛ በታች የሆኑ ልጆችን ነው። ያው መስፈርት ተጫዋች- አለው።
ከአምስት አዎ።
በታች አምስት ዓመት እና ከዛ በታች
አምስት ዓመት ከዛ በታች ይህን ተጫዋች
አዎ፣ አዎ፣ ተጫዋች- በደንብ ማውራት የሚችሉ ጥያቄዎችን መመለስ የሚችሉ
በ- የሚያወሩ ማለት ነው። ወይም ለማውራት የማይችሉ ልጆች ተጫዋች እም።
ሆኖ ለማውራት በጣም አያወሩ ማውራት ብቻ ሳይሆን እ፣ እ፣ ጎበዝ የሆኑ የተለየ ታለንት ያላቸው ተሰጥኦ ያላቸው ልጆች በሰፈሩ ማንም አይበልጣቸውም ብለው የሚያስቡትን ልጅ መጠቆም ይችላሉ። አንድ ልጅ ነው መጠቆም የሚቻለው።
ከዚህ አሁን እኔ ከኢሉ ባቦር ማን ነው ከኢሉ አባቦር ነኝ።
እሺ፣
እ፣ ልጁ ቢኒያም ይባላል። ቢኒያም ይባላል።
ህፃን- አራት ወር ህፃኑ ነው?
ከምናምን ህፃኑ
አራት ወር አራት አራት አመት ከምናምን ነው። አራት አመት እም።
ከስድስት ወር እሺ፣ ምናምን ሙሉ ስሙን ይነግሩኛል?
ቢንያም አዎ፣ ቢንያም እ፣ ቢንያም hello፣ ቢኒያም ማን
ቢንያም ጌቱ፣ ማን አሉኝ?
ቢንያም ጌቱ፣
ቢኒያም ልደቱ፣
ቢንያም ምረቱ፣ ምረቱ፣ ቢኒያም ምህረቱ። እሺ፣ ምረቱ
እሺ፣ አራት አመቱ ነው ያሉ?
አራት አመት ከስድስት ወር ምናምን ነው። ልጁ በጣም ጎበዝ ነው፣ በጣም ይችላል።
ይሄ እንደ አው- በጣም በጣም ታዋቂ ነው።
እሺ፣ የቤተሰቦች ስልክ ቁጥር አለው?